ጤና ይስጥልኝ ሄኖክ ተኩለኝ ነኝ በኩል የጉዞ መረጃ ልስጡ። ያስጥልኝ ደንበኛችን
ስለ ቪዛ አገልግሎታችሁ መረጃ ማወቅ ፈልጌ ነው።
እሺ የት አገር information የፈለጉት
አቤት የት አገር information የፈለጉት ደንበኛችን
አልተሰማኝም።
የት አገር information የፈለጉት አይሰማም።
ይሰማል ይሰማል። የሮማንያ የሮማንያ በምን ነበር መሄድ የፈለጉት ወደ ሮማንያ?